Hello ጤና ይስጥልን።
ሰላም ጤና ይስጥልኝ።
እግዚአብሔር ይመስገን። ማሽን አስገብተን ነበረ እንዲታደስልን ዓመታዊ እድሳት።
ዓመታዊ እድሳት አዎ እሺ፣ መች ነበር ያስገባሽው?
ከትናንት ወዲያ ኬንዲጂ አስቸኳይ ብዬ ነግሬያቸው ነበረ እና አልተደወለልንም።
እሺ፣ የማሽን ቁጥር ትነግሪኛለሽ?
እሺ
እሺ T
P
T T A
T ናት T ናት T T P A በ capital T P A OK T አምስት ዜሮ አንድ
አምስት ዜሮ አንድ አንድ ቁጥር አዎ እሺ፣ annual እድሳት ነው የገባው ማየ?
አዎ ዓመታዊ እድሳት አዎ እሺ በቃ check አድርጌ ላሳውቅሽ።
እሺ እሺ እሺ